ዘነበ hello ወይ የቻናሉ ሊሆን አልታዘዘም block ነው።
አልታዘዘም አሉኝ እኮ ቅድም እኮ እኔ አልደረሰም ብዬ ሲጠርግ ወረፋ ስለበዛባቸው ወረቀቱን check ሳረግ አልታዘዘም እሺ።
ሲሉኝ፣ እዚህ link የለንም አሉ። የለንም ብለን እሺ፣ አገ- አስታውቀናል አሉ።
እሺ አገናኘኝ።
እሺ የመሰለህ የለም hello
hello ጤና ይስጥልኝ እናቴ፣ ከቢ ነው የምደውልልሽ። በመቶ ሶስት ሰባ ሶስት ዜሮ አምስት ወርደን ነበር እናንተ ጋር አንድ fish sizzling si- sizzling የለም ብለን መሰለኝ cancel ያደረጉት የ- የለም ብለናቸው መልሶ አልደወሉልንም እንደውላለን ብለው።
እሺ እሺ እናቴ፣ ስለዚህ የላችሁም order ኡ።
አዎ አዎ order እሺ cancel አድርግልኝ በቃ ችግር የለውም። እሺ ሌላ ዘነበ ትተህ ቁጣ cancel አረገዋለሁ። እሺ ትተህ ቁጣ cancel ይሆናል እሺ ቶሎ cancel አድርጉ። ሌላ order እንዲሰራበት ማለት ነው።
ያደርጉልሃል። እሺ እሺ አዎ፣ አሳውቅልኝ። እሺ